ሄሎ
ሄሎ አቤት።
እስኪ cashier code ያዢልኝ የኔ እናት እሺ ንገረኝ።
አስራ ሶስት ስልሳ አምስት
አስራ ሶስት ስልሳ አምስት
አርባ አንድ ሀምሳ ሁለት
ሶስት ጨዋታ ወጥቶብሃል። ቀይ በርቷል።
ሶስት ወጣ። እሺ ሌላ አስራ ሶስት
እሺ አንዴ ጠብቀኝ።
አቤት አስራ ሶስት
አስራ ሶስት ስልሳ አምስት ስልሳ አምስት
ሀምሳ ዘጠኝ አርባ ዘጠኝ
ይሄኛው ሶስት ጨዋታ ቀይ በርቷል።
እሺ እሺ ሌላ አስራ ሶስት ስልሳ አንድ
አስራ ሶስት ስልሳ አንድ
ሀምሳ ስምንት ዘጠና አራት
ሁለት ጨዋታ ይሄኛው ቀይ በርቷል።
ወጥቷል።
አዎ
እሺ አስራ ሶስት ስልሳ አምስት ዜሮ ሰባት ሰላሳ
ይሄ አንድ ጨዋታ ወጥቷል።
ቦነስ አለው ተመላሽ የለውም።
የለውም?
አዎ
እሺ አስራ ሶስት ስልሳ አምስት
አስራ ሶስት ስልሳ አምስት
ሀያ አንድ ሰባ
አንድ ሰባ እሺ። ይሄ ገና ጨዋታው አላለቀም፣ ግን ሁለት ጨዋታ አልፏል። ሁለት ጨዋታ ነው የተካሄደው፣ አልፏል።
okay ሁለት ጨዋታው አልፏል።
አዎ
እሺ እንትን የዚህ የግብፁን እስኪ ንገሪኝ ውጤቱን እናቴ። ሁለት ሰዓት ላይ ስለሆነ አልፏል።
ሁለት ታይም ላይ ለባዶ ነው።
ነው።
ሁለት ለባዶ half time ወጥቷል።
አዎ
እሺ የኔ እናት እሺ እሺ ሌላ አንድ ትኬት አለች።
እሺ ንገረኝ።
አስራ ሶስት ስልሳ አንድ አስራ ሶስት ስልሳ አንድ
ሀምሳ ስምንት ሰላሳ አምስት
ይሄ ሶስት ጨዋታ ቀይ በርቷል።
እሺ እስከ ስንት ሰዓት አላችሁ የኔ እናት?
አራት ሰዓት
በቃ እቺ የግብጿን እንድትነግሪኝ እደውላለሁ።
እሺ
እሺ የኔ እናት ቻው፣ አመሰግናለሁ።
እሺ እኔም አመሰግናለሁ።
እሺ